ሄሎ
ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ጤና ይስጥልን።
አለ ምን ለርዳዎት?
አሄ ቴሌዊ ነው ምን እንደሆነ አልገባኝም። እና ሳንቲም ሲሞላ ይወስድብኛል ለመተው ፈልጌ ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥርን ይጫኑ ይቋረጥልዎታል።
እስቲ ንገሪኝ፣ ምን አልሽኝ? ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ
መሰላል ብሎ ስድስት ቁጥርን ይጫኑ።